ሄሎ ሄሎ ጤና ይስጥልን ቤት ቤት አዎ ቤስት ቤት ላይ ብር ዊዝድሮ ብዬ እሺ
እና እስከ ሳንቲም ዴይ ላይ ወደ እንትን
ስንት ብር ነበር?
ሶስት መቶ እስቲ ቤት ቤት ቁጥር ንገረኝ።
ዜሮ ዘጠኝ ሀያ ስድስት ሀያ ስድስት
እና ዜሮ ሶስት ዜሮ ሶስት ሰባ ስምንት ሰባት
አስራ አራት
መቼ ነበር ያደረገው?
እና እንትን በአስረኛ ወር ሁለተኛው ቀን ሁለት ዜሮ ሁለት ሁለት ቁጥር ነው ያለ ቤት ቤት ዜሮ ዘጠኝ እና ዘጠኝ ብሎ የሚጀምር የትኛው ነው ያንተ?
ዜሮ የትኛው ነው ዘጠኝ ያደረገው? ዜሮ ዘጠኝ ብሎ የሚጀምረው?
አዎ
እሺ ትንሽ ጠብቀኛ እየውልህ ነው።
እሺ
በሁለት ነው ያደረገው?
አዎ በሁለት ነው ስምንት ሰዓት ላይ ማታ ከበሊት
ሄሎ አዎ አዎ፣ ይሰማል ትናንት ያደረገው በቮቸር ነው ፌልድ ሆኗል፣ ተመልሷል
እና ወደ ቤት ቤት አልተመ- አካውንት እሺ አልተመለሰም አሁን ቤስት ቤት account ን check አድርገዋል?
አዎ አደረግኩና cancel እያለ ነው አዎ እኮ cancel አድርገው ይመለሳል።
እሺ